ሰው በቃ እስኪለኝ ተመክሬ ተመክሬ ችዬ እንደልሰማ የሰው ወሬ የሰው ወሬ ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ልሰጣት አይደል ወይ ንጹህ ልቤን ንጹህ ልቤ እሷ መች ተገኝታ ወስዳ ቀልቤን ወስዳ ቀልቤን ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ገና ከማለፍሽ ቀልቤ ራቀኝኔ አንቺ ምን ታደርጊው ወዲያ ቁራሽ አይኔ ዘነጋኝ ብለሽ ተመላለሽና ደግሞ ይደንግጥ ልቤ ደግመሽ ለፊና ላሳውቃት እንጂ እስክትገባ ከጄ ሺ ጉዳይ ባደርገው ማለፏን በደጄ ደግሞ በዚህ ጊዜ ምን ሚታያልና ከሷ ወዲያ ላሳር አምላክ አይኔን ጤና ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል ሰው በቃ እስኪለኝ ተመክሬ ተመክሬ ችዬ እንዴት ልሰማ የሰው ወሬ የሰው ወሬ ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ልሰጣት አይደል ወይ ንጹህ ልቤን ንጹህ ልቤ እሷ መች ተገኝታ ወስዳ ቀልቤን ወስዳ ቀልቤን ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ደግሞ አንቺን ለመውደድ ባልሆን እውነተኛ ምን አስቀምጠዋለኝ እንደ በሽተኛ ሰው ይማሬ ብሎ ደፍሮም ባይጠይቀኝ አውቆታል መሜን ባንቺ እንደጨነቀኝ ላሳውቃት እንጂ እስክትገባ ከጄ ሺ ጉዳይ ባደርገው ማለፏን በደጅ ደግሞ በዚህ ጊዜ ምን ሚታያለና እገስፎ ወደ ላሳር አምላክ አይኔን ጤና ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል